ወይ customer አዘዝኩም እያለ ነው ብለህ ነበረ።
አዎ አዎ
በቃ መልሰው እሺ። ለእኛም አላዘዝኩም በስህተት ነው አለን።
cancel ነው
ከዛን መልሰውና መልሻለሁ ብለህ አሳውቀን እሺ። ደውለን አላ- አላወጣሁትም ሲጀመር order ኡን ራሱ እሺ። ግን አላነሳሁትም።
ፈርመሃል ፈርመሃል አልፈር አልፈረምኩም።
ፈርምበት እሺ። አባ እዛው ምግብ ፈር- ቤት ነው ያለኸው?
አዎ በር ላይ ነኝ። አዎ በቃ ፈርምና ፈርም ያለው በለኝ።
እሺ
እዛው ምግብ ቤት ነው ያለኸው?
አዎ ላስተላልፍልህ?
እሺ፣ አትዝጊው። ቆይ ልፈርምበትና ንገርሽ እዚሁ።
በቃ ችግር የለውም እኔ አስተላልፍላለሁ።
እሺ እሺ